ጤና ይስጥልኝ ሆስፒታል ሊዲያ ነኝ። እባክዎት ምን አይነት የጉዞ መረጃ ልስጥዎት?
አብሮ ስጥልን እንት የሆነ መረጃ ፈልጌ ነበረ።
እሺ ደንበኛችን
ፓስፖርት ቀጠሮ አሁን እየተያዘ አይደለም አይደለ?
አዎ ደንበኛችን ግን አልፎ አልፎ ማስያዝ ይችላሉ ደንበኞች።
በምን ዳት- እየግ- በምን እሺ website ኡን እሰጦታለሁ እዛ ላይ ገብተው ያስይዛሉ።
እ እ አድራሻ አ- website ኡን እሰጦታለሁ።
እሺ እስክሪፕቶና ወረቀት ይዘዋል አልያዝኩም መልሼ ልደውል ውረን ያዘውና ይችላሉ ደንበኛችን። አዎ ይችላሉ።